የጤናችን ከብት ቤት ዘርዶ
አብሮ ይስጥልን። ብሪ ድሮ ብዬ ነበርና አልገባልኝም።
በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ፣ በዚህ ስልክ ቁጥር እሺ፣ ስንት ብር ነው?
አራት ሺህ ብር።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ።
የዛሬ ነው?
አዎ፣ አሁን አሁን አሁን ሰው አሁን ከቀን ጀምሮ እንደዛው ነው፣ አይገባም።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ።
እሺ፣ አሁን ገብቶሎታል። ቼክ ያድርጉ።
አመሰግናለሁ።
እሺ፣ መልካም ምሽት።